hello
ሌላ ሰላም ጤና ይስጥልኝ።
ያው እነሱ እንዴት ነሽ?
ከአዲስ የልጅ አለም ነሽ?
አዎ እሺ ከዊ ፕላስ ሶሉሽን ነበር ምደውልልሽ።
ሀ ከዊ ፕላስ ሶሉሽን ነበር ምደውልልሽ። ለቲክቶክ እና ለዩቲዩብ host ነት CV አስገብተሽ ነበር እ
አዎ እሺ እ ሐሙስ አራት ሰዓት ላይ ለ interview መምጣት ትችያለሽ?
የት
አድራሻውንና ምን ምን ይዘሽ መምጣት እንዳለብሽ text አደርግልሻለሁ
እሺ
እ መምጣት ትችያለሽ አይደል?
አዎ እችላለሁ።
እሺ እናመሰግናለን። መልካም ቀን።
እሺ